ሰላም ጤና ይስጥልኝ ኤፍሬም።
OK ኤፍሬም ነኝ። እስቲ ጄሪን አገናኝ።
እሺ ኤፍሬም
ሄሎ
ሄሎ
ጄሪ ወይ ኤፍሬም አልተሳካም፣
ደቂቃው ምንም አልተሳካም።
አልተሳካም።
የሁለቱም የ Keno ም የ Spin ም
አይ ለ- የውሻው ራሱ ተበላሽቷል። አሁን
የውሻው ተበላሸ።
አ
እ፣ እሺ እስቲ ቆይማ። እሺ በቃ አንዴ ል- አንዴ እንትን ልበለውና እ ልንገርክ መልሼ check አድርግ። Keno ና የውሻው አሁን እሱ ነው ያስቸገረክ የሁለቱ ብቻ።
አ
በቃ እሺ አንዴ check አድርጌ ልንገርክ መልሼ እደውልልሃለሁ እኔ። እሺ እሺ